እየደወለ እባክዎትን ሰርቪስ አግኝተዋል? ጤና ይስጥልኝ።
ህብረት ላይ
ከአጅፔ ነው እየደወልኩ ያለሁት። ደንበኛችን ትናንት ደውለው ነበር። ከአጅፔ ነው እየደወልኩ ያለሁት።
አየ ትናንትና ደውለው ነበር ደንበኛችን።
ማታ
ትናንት ደውለው ነበረ።
አ
የሚፈልጉትን አገልግሎት አግኝተው ነበር።
አ
እሺ፣ እናመሰግናለን። መልካም ቀን